hello hello ጤና ይስጥልኝ ምን ልርዳው?
እንዴት ነው ጥያቄው የምንመልሰው?
ጥያቄ ለመመለስ የቱን ነው የመቶ ሰከንድ ነው የፈለጉት ወይስ የቴሌዊን?
እ?
የቴሌዊን ነው የፈለጉት ወይስ የመቶ ሰከንድ?
የመቶ ሰከንድ የመቶ ሰከንድ ከሆነ ሁለት አይነት ነው። አንደኛው ድረ ገጽን ተጠቅሞ የሚጫወቱት ሲሆን ሁለተኛው ደግሞ በመልእክት ብቻ የሚጫወቱት ነው።
መልእክቱ ስንት ስንት ላይ ነው?
እሺ የመልእክቱ ከሆነ ኮከብ ስድስት ሰላሳ ስድስት ኮከብ አንድ መሰላል ብለው ይደውላሉ፣ ይመዘገባሉ ማለት ነው። ከሶስተኛው ቀን ጀምሮ አንዳንድ ብር ይቆርጡቦታል። ጥያቄ ይመጣል፣ ጥያቄዎችን ይመልሳሉ ማለት ነው።
እሺ
አንድ ጥያቄ ሲመልሱ አምስት መቶ ነጥብ አሉት። የተሳሳተ መልስ ሲመልሱ መቶ ነጥብ ይኖሩታል። ከዛ ነጥቦችን ይሰበስቡና የሳምንታዊ ወይም ደግሞ የወርሃዊ ተሸላሚ ይሆናሉ። በሳምንታዊ ሀምሳ ሺህ ብር ሲሆን የሳምንታዊ ደግሞ ስልክና ላፕቶፕ ተሸላሚ መሆን ይችላሉ ማለት ነው።
ስንት ስንት ሰላሳ ስድስት ስንት ነው ያልሽ?
ለመመዝገብ ኮከብ ስድስት ሰላሳ ስድስት ኮከብ እ አንድ መስራት
እሺ
እዚህ ይደውሉና ይመዘገባሉ ማለት ነው።
እሺ
እሺ መልካም ቀን፣ መልካም
እሺ